Loftmeng
ቁጥር አርባ ሁለት ሰማንያ ሁለት
አርባ ሁለት ሰማንያ ሁለት አ- አርባ ሁለት
hello ሰማንያ ሁለት አርባ ሁለት ሰማንያ ሁለት
ስንት አልከኝ አባት?
አርባ ሁለት ሰማንያ ሁለት hello ሰማንያ አራት ነው ሰማንያ ሁለት
ሰማንያ አራት ሰማንያ ሁለት አርባ ሁለት ሰማንያ ሁለት እሺ እሺ ምግብ አልታዘዝም ምግብ ቤት አልታዘዝም እያሉ ነው
okay እሺ እደውልልሃለሁ እሺ መልሼ
እ፣
ልጠይቅልህ እሺ